ድንብር ፍቅር ወይ
በእናትሽ ኦርደር እዬ ነበረ እና ዜሮ ስምንት ሰማንያ ዘጠኝ
ዜሮ ስምንት ሰማንያ ዘጠኝ እሺ
ከገ- እኔ ቦሌ ድራይቨር ነኝ። ቦሌ ነው ያለሁት እና ከገ- ሰሞኑን ስራው ያልኩክ ነው አይደል? አማ- አሜን ደሮት አዎ።
እሺ ምንድን ነው ኧረ በእግዚአብሔር አስወጡልኝ እንዴ! ቲም ሊደሩ ስልኩ አይሰራም።
ወይ ለ area manager ደውላ team leader ኡ ስልኩ የማይሰራ ከሆነ area manager ጋር ደውላ አሁን
ምን አለ አሁን ብታስወጡ?
እኔ እኮ ስለማልችል ነው በእግዚአብሔር